ጤና ይስጥልኝ ማን ልበል?
አብሮ ይስጥልን። የስራ መኪና ፈልጌ ነበር። ሳይክል ነገር አላችሁ እንዴ?
አዎ አለ።
ባንክ ያለው ባንክ ያለው ባንክ እያያዝልዎታል።
እ ባንክ እያያዝልዎታል።
እ ስንት ሞዴል አላችሁ?
ሁለት ሺህ ሶስት ነው ሁለት ሺህ አራት አለን።
ስንት ነው ዋጋው?
ሁለት ሺህ አራት በለጠፈው ሁለት ነጥብ አምስት
ሶስቱስ?
አንድ ሚሊዮን ሶስት መቶ ሺህ ብር
ባንክ አለው እሱ?
ባንክ ይወጣልዎታል።
የት ነው? መስቀል ፍላወር ነው? እዚህ ፓስተሩ?
ፓስተር እና መስቀል ፍላወር ነን። ስመ- ሲመጡ ይደውሉልን። የትኛውን መኪና ነው የፈለጉት? እርሱ
ሁለት ሺህ ሶስት ሞዴሉን እኮ ፓስተር አደባባይ ነው የሚገኘው። ሲመጡ ግን ይደውሉልን። መኪናው ሊወጣ ስለሚችል ይደውሉልን። ሊሸጥ ይችላል።
እስ እደውላለሁ።
Hey, what is this?